Hello ጤና ይስጥልኝ ቺፕ
እንደምን አደራችሁ?
ሰላም እግዚአብሔር ይመስገን።
ከትላንትና order አድርጌ ነበር። በእርግጥ ማታ ዕለት ላይ ያደረኩት እና ትላንትና እሑድ ሰውልኝ ነበረ እሺ ማታ እሺ ሲላክልኝ ግን የሁሉም order አይደል ተላከልኝ። የድንች አልተላከልኝም። የሽንኩርትና ቲማቲም ብቻ የተላከልኝ። ምናልባት ድንቹን ተረስቶ ነው ወይስ የለም stock?
አይ ተረስቶ እንኳን አይደለም
እም፣ እ፣ ድንች አስራ ሶስት ኪሎ ነው አይደል?
እንደዛ መሰለኝ። አዎ Okay automatic እም።
ተደርጓል እኮ
ግን ኮድ አልደረሰኝም። የቲማቲም እና የ onion ነው የደረሰኝ። Red onion
በአስራ Short code ዘጠኝ አልደረሰኝም።
በአስራ ዘጠኝ የታዘዘው ሶስት product ነው አይደል? አራት አዎ ቃሪያ፣ ድንች፣ ቲማቲም እና ሽንኩርት።
ቃሪያውን አልደረስኩትም።
ቃሪያውን አዎ አዎ ቃሪያው ገና ምክንያቱም ብዙም እምቢ አለኝ፣ ገና- system ኡ እየወጣ እምቢ አለኝ እና አልጨረስኩትም። ቃሪያውን እንትን አልክል። ድንቹ ግን አብሬ ከእንትኑ ጋር ጨርሼዋለሁ። እንዲሁም group አዎ አራት ነው የጠየቀው ድንቹ አዎ ሁሉም accept እ፣ ኮድ ተደርጓል።
አልተላከልኝም።
ሁሉም accept አንድ ላይ ተደርጓል።
እንዲመጣ ብዬ ነው።
ይመጣል። ሶስቱም ይመጣል። accept ተደርጎ assign ተደርጎበታል። ሹፌር እም፣ ይመደብበታል። አሁን ይመጣል።
አዎ office ስለሆነ ያዘዝኩት ዛሬ app ስለሆነ እንትን ይደርሳል።
እንዳይለኝ ነው። እሺ፣ ችግር የለም።
አመሰግናለሁ።
እሺ እሺ።